ሄሎ ሄሎ ሄሎ፣ ጤና ይስጥልን ቺፕቺፕ፣ ምን ልርዳዎት?
አብሮ ይስጥልን። ትእዛዝ ትላንትና መጥቶልን ነበር።
እሺ ሽንኩርት ደርሶን ነበር።
እሺ።
ቲማቲም፣ ሽንኩርት፣ ድንች መት ነበር። ያው ቅሬታ ለማቅረብ በዚሁ ስልክ ነው ብለን ነው
አዎ፣ ምን ቅር ያሉት ነገር አለ?
ሌላ ያለን ሰው ያው ሌላ ነው ያለ። ስለዚህ ስልክ ይሄ ስልክ እንትን ብሎ ቅር ያለን ሽንኩርቱ ሽንኩርቱ ጥሩ አይደለም። ቲማቲም እና ድንቹ በጣም ምርጥ ነው። ያው ስራው የ social media ስራ ነው። እዛ ዝም ብለን comment ከምናደርግ እንደዚሁ ቀጥታ ይሻላል ብለን ነው
ሽንኩርቱ ምን ተበላሸ ነው?
አዎ ሽንኩርቱ በጣም ብላሽ ነው። እኛ እንደዚህ አልጠበቅንም።
ሄሎ?
ወይ ይሰማኛል?
ዳር ያደረጉት አይደለ?
አፍሮ ራሱ ያ- ዳር ያደረጉት አዎ ሰላሳ አምስት ኪሎ አጠቃላይ።
አጠቃላይ አዎ
ስለዚህ ወይን ቀይርሎት ዛሬ ያለ እንላክሎት፣ ነገ የተሻለ እንልክሎት። ለ maybe ቀየር ከፈለጉ ምን- የሚቀየር ቢሆንም ጥሩ ነው። አሁን ሚሊየን ብር ጨምረን የተሻለውን መውሰድ ነው የሚሻለን እንጂ ይሄ በጣም በቃ ከኔ ጋር የወሰዱ ልጆች ራሱ group እንትን አሉ። በጣም እርጥብ ነው። በጣም በቃ በጣም እርጥብ ነው።